ጤና ይስጥልኝ ዋሽንግተን የህክምና ማዕከል
ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ትላንትና ማታ ደውለን ነበረ እና እሺ
ምናልባት አንቺ ላትሆኚ ይችላልሽ። አለርት ሆስፒታል ስትዘጋጁ ደውሉልኝ ብላ ነበረ።
አምቡላንስ ፈልገው ነበረ።
አምቡላንስ እና የ brain እንትን brain MRI ያለን እሺ እሺ እና brain MRI ያለን እ
እንደገና አ- anesthesia ንም እዛው ይሰጣሉ መድኃኒቱን ይዛችሁ ከመጣችሁ ስላለችን እሺ
ዝግጁ ስትሆኑ ብቻ እኛ አምቡላንስ ልከን እንትን እንላለን ብለዋል ነው እና እሺ አሁን ዝግጁ ነዎት?
አሁን ዝግጁ ነን። አዎ።
ቁጥሮትን ልውሰድ። ስልክ ቁጥሮትን እሺ ይንገሩኝ። የደወሉበት ነው።
ቆይ አይ እንትን አለኝ ሌላ Hello አቤት ዜሮ ዘጠኝ ዜሮ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ሰላሳ አምስት ሰላሳ አምስት አስራ ስምንት አስራ ስምንት ሰማንያ ስምንት ሰማንያ ስምንት እንድገምልዎት ዜሮ ዘጠኝ ሰባ ዘጠኝ ሰላሳ አምስት አስራ ስምንት ሰማንያ ስምንት አይደለም።
ትክክል።
በቃ ይደወልዎታል። አሁን ምን ያህል ደቂቃ ይጠብቁናል?
አሁን አምስት ደቂቃ ይደወልዎታል።
በቃ እሺ፣ የእኔ እመቤት እሺ።
እሺ እሺ